and everything will sports ስፖርት ነው።
ሶስት ቀን ሆነኝ እኮ ኧረ በእናትሽ ብር በት- ከቴሌ ብር ወደ ሁሉ ስፖርት ልኬ እሺ ትናንት ይኸው ቀን ሙሉ ላኩኝ፣ ስልክ ላክ አላችሁኝ። እንደገና ይሄ እንትን እ? ሄሎ
ሄሎ
አይሰማም ይሰማኛል።
እና ስልክም ላክ ብላችሁ ነበር። እንደገና ቴሌ ብር ላክ
አንደኛዋ ምናምን አለች። አንደኛዋ ሲጠይቃት የቡድኑ ሄሎ መሪ ነው ራሱ አቤት፣ አይሰማም።
ለምን ከደረሰ ወጥቶ አያወሩም? ደንበኛችን የእርሶ ሳይሆን የጓደኞች ወሬ ነው የሚሰማው።
እስኪ ሰለሞን ዝም በላ እንዴ በእናትህ ምን? አንዴ አረጋጋው። ትናንት ሜሴጅ ልክ